ህይወቷ የህይወት ወርደን ነበር አይደለ? ወደ አዎ፣ ግን እንትን ናት ከሚት ነው ያለው።
ከሚት ናት እሷ እና
ከኋላ እንዲሄድ አደረገ። ሄሎ ስለዚህ ሄሎ እሷ ደግሞ ያው ሰላም ከችፕችፕ ነበረ እሺ እንትን ያልመጣ ፕሮዳክት ነበረ ሲኝ አቮካዶ አራት ኪሎ አይደለ እሺ ዛሬ እንዲመጣለት ለማድረግ ነበረ መቀበል ይመችዎታል አይደል አዎ እችላለሁ።
እሺ እ የት ነበረ የሞሉት ይቅርታ ከረሜላ አውቶቢስ ተራ ከረሜላ ህንጻ
እ ወደ ጊዮርጊስ ነው አውቶቢስ ተራ
አውቶቡስ ተራ ነው ከጊዮርጊስ አልፎ ወደ ታች ወደ አውቶቢስ ተራ ሲመጣ ከረሜላ ህንጻ አለ እዛ ህብረት ኢንሹራንስ አዲስ ሀብታ ከተማ ጊዮርጊስ ነው እ?
ወደ ሀብታ ጊዮርጊስ
አዎ በሀብታ ጊዮርጊስ ወደ ታች ሲመጣ ማለት ነው።
Okay okay እሺ እሺ driver ሲደርስ ይደውላል ያንሱለት
ምን አልሽኝ?
Driver ሲደርስ ይደውልልዎታል ያንሱለት እሺ መልካም ቀን